hello አቤት እ አሁን አውርተኝ ነበረ ከችግር አዎ አዎ አውርቼ ጋቢ ለምን ቀርቶቦት አዎ።
ነበር። እሺ እና stock check አድርጌያቸው ነበረ እሺ gray ከ- color ስለ የላቸውም እ በጠቅላላ orange ነው ያለው።
OK ስለዚህ ስለዚህ እ ወይ ነገ የት ነው location ኡ?
እ ትራኮን
ትራኮን ከሆነ ነገ driver ኦች ይመጣሉ። ሁለቱን ይመልሱላቸውና የሁለቱን ብር ተመላሽ እናድርግሎት።
እሺ በቃ ማንም ይመጣ driver ኡ እ ችግር የለውም እኔ ያሳውቃቸዋለሁ። ነገ ይደውላል driver ኡ።
በቃ ነገ እንዲደውል እሺ እሺ ችግር የለውም። ይቅርታ በጣም ስላዘገየን።
ችግር የለውም በቃ ነገ እሺ።
ከተመለሰም አንድ ነው ችግር የለውም። ነገ driver ኦች ይመጣሉ።
እሺ እሺ እሺ እናመሰግናለን። ችፕችፕን ስለተጠቀሙ መልካም